hello ሰላም ጤና ይስጥልን።
ጤና ይስጥልን።
አብሮ ይስጥልን። ከዊ ፕላስ ሶሉሽን ነበር እንደውልልሽ ባለፈው link ልከንላችሁ ነበር አይታችሁታል። ሀሳብ አስተያየት አላችሁ ለማለት ነበረ።
ምን ልካችሁ ነበር? አላየውም።
ከዊ ፕላስ ሶሉሽን የእርስዎንም ድርጅት register አድርገው የተለያዩ አገልግሎቶችን ማግኘት ይቻላል በዚህ app ስንላችሁ link ላኩልን ብለውን ነበር።
እሺ፣ እኔ ግን አላየውም። መጥቶኝ መጥቷል።
ደርሶታል? አዎ። ግን ካልደረሶት አሁን ደግሜም እልክልዎታለሁኝ።
ላኪልኝ። በኦሮምኛ ነው በአማርኛ?
በአማርኛ ነው። ያው በእንግሊዘኛ ነው link ኡ የሚከፈተው። app ነው። app ኡን register ማድረግ ነው። የእርስዎ አገልግሎት ምን እንደሆነ አስገብተው እንዲመዘገቡና አገልግሎቱን እንዲያገኙ ነው።
እሺ፣ እስኪ ላኩልኝ።
እሺ፣ መልካም ቀን ይሁንልዎት።
እሺ